ጤና ይስጥልኝ ቴሌቪዥን ኩ ላይ ነኝ። ባኮት ምን የተጉዞ መረጃ ልስጦት?
ሳሙን ጤና ይስጥልኝ ደንበኛችን።
እሺ አሁን እኔ የፈለግኩት ለእንቱን ብቻ ሳይሆን ይሄ የውጭውን እንትኑን ይሄ የምታወሩትን በእንትን ዋግ በስልክ ነው ማውራችሁ በአካል ነው መጥ ማውራችሁ?
በስልክ ነው የምናወራው እና ኢንፎርሜሽን ነው የምንሰጠው እሺ በስልክ ነው ደንበኛችን።
እሺ ሌላ አገልግሎት አትሰጡም? መላክ ምናምን አትሰጡም?
አይ ግን ሙሉ information እንሰጣለን። እናንተ ስልኮቱን ወይ ደግሞ ላፕቶፕ ተጠቅሞ upload ማድረግ ይቻላል፣ apply ማድረግ
አይ normal ስ እናንተ process ኡን አድርጋችሁ ምን አድርጋችሁ የላችሁ?
አይ
እሺ እሺ፣ እሺ።
ደንበኛችን